Hello ሰላም ሰላም። ቦታው ምን ላይ ነበር?
የቱ ጋር ነው ያሉት እርስዎ? አሁን ጋት ጋስት ጋር ጋስት ፊት ለፊት okay። ድልድዩ አለ አይደለ?
ኦኬ። ወደ ላይ ነው ወደ ድልድይ ወደ ታች ወደ ድልድዩ ጋር አዎ።
ሆነው እም፣ የሚያሻግር መንገድ አለ። በዛ ጋር በእግረኛ መንገድ ይሻገሩ።
ከጋት ፊት ለፊት ባለው ማሻገሪያ ነው ወይስ ላይ?
ወደ ከላይ?
በጀርባ bridge ጋር?
ከጋስት ጋር ከሆንክ ወደ ኋላ ስትዞር ወደ መገናኛ ጋር ድልድይ አዎ ያለች አይደለ?
አዎ አዎ።
የእግረኛ ድልድይ አለ። በዛ ጋር ሲሻገሩ ያለው የመጀመሪያ ፎቅ ኢኮኖሚክስ ባለሙያዎች ህንፃ ላይ ኢኮኖሚክስ ባለሙያዎች እሺ እም።
እሺ ካልሆነ ደግሞ ቅዱስ ሚካኤል ባለበት ጋር መሻገር ይችላሉ። እርስዎ እንደቀረቡት እሺ።
መልካም ቀን። መልካም ጊዜ።
Thank you.